Aló. Aló. Aló.
Fica aí, Rony, sai cá.
Ah, E que quer ya, que algunas cosas.
é Rony ነው ኢትዮጵያ ቲቲዩድ ምንም ነገር አለ።
አሁን ለመሰረተ ነገር አሁን ልንገርህ
ስለሱ ነገር መነሳሳት እሺ እና አዎ እንትን ነው ጉዳት አለ ምናምን ነው ይሄው አድማጭ ይሁን ባቀናይቱ ዘንድ በአማርኛ ከቀጠለ በአማርኛ አሁን ሙስሊም ነው ማለት ነው ነው። ኤክሪፕ- ኤክሪፕቶስ እንደምንለው አይደለም። ኤክሪፕ ወይ አዲያማ ትሬዲንግ ሲቀር ነው ኢትዮጵያ አዳማ ትሬኒንግ ሴልሲ ናቸው።
ሄሎ አዲያማ ትሬዲንግ
አዳማ
ሄሎ አዲያማ ተቆናይቱ እንደምን ያስብልኝ አዳማ ካምፓስ አዎ
መጣ አማርኛም እንግሊዝኛም ተስፋ
እሺ